አለሁ አለሁ ስትወርጂ ታገኝኛለሽ አለሁ
ወይ ዮኒ ሄሎ ሮዛ፣ ወይ ሰላሳ አምስት ቤቱን ስልክ አንስተሻል?
አላነሳሁም።
ምንም ስልክ ያነሳሽው የለም ከአርብ ጀምሮ።
አ- አላነሳሁም። እናንተ ጋር ነው የተውኩት። እናንተ በጣም ተሯሩጣችሁ በምታነሱ ውስጥ ይጀበት
ስለዚህ እሺ፣ እንደዛ ከሆነ እኔ የሰጠሁት ለሌላው ስልክ እና እሱ የሰጠኝ ስልክ አለም- አለ- አለመሳሰል ስላለኝ ቆይ ፌስቡኮችን ይጨምራል።
እንዴት መሰለ፣ አንዳንዴ እነሱ button ኡን ነክተውት እና እኛ ጋር ሳይጠራ ሊዘጋ ይችላል። እንደዛ difference ኡ ሊጨምር በጣም ይችላል።
ብዙ አዎ በጣም ብዙ ነው።
difference ኡ በጣም ብዙ ሀምሳ ስድስት እና ሰባ ምናምን
ኦ አይ እንደዛ ሀያ ምናምን ሰው click
ሊያደርግ ይችላል።
ብዙ ሀያ ምናምን ሰው ሊያደርግ ይችላል።
እኛ ሀምሳ ስድስት ስልክ ተቀብለናል።
ይሄ ማለት missed call ኡም ምኑም ተደምሮ ነው ወይስ ያናገራችሁት ከሀምሳ ስድስት ቢ- beep ኡን ምናምን beep beep ኡን call ኡን ተደምሮ ያ እንደዛ ነው።